አንተ ከትላንት ወዲያ ቅዳሜ ዕለት withdraw ያደረኩ እስካሁን ድረስ አልገባልኝም።
ወዴት ነበረ ያደረግከው?
ከቢት ቢት በቻፓ ነው ያደረኩት።
አሀ ወደ ባንክ ነው።
አዎ እሺ፣ አሳውቀናል። እሺ እያስተካከልን ነው ብለዋሉ። ዛሬ ይገባል።
ዛሬ የሁሉም ስንት ሰዓት?
ነው። ቀን ሰዓቱን አላወኩም፣ ግን የሁሉም ነው። ቅዳሜ ያደረጉት ወደ ባንክ እንዳለ withdraw አልገባም። process ላይ ነው ያለው።
እና ለምርጫ አይደርስም እንደማ።
ይቅርታ አላወኩም። እንግዲህ አሳውቀናል።
እሺ ይገባል። ዛሬ ጠብቅ። ያው ያንተ ብቻ አይደለም የሁሉም እ ነው። ወደ ባንክ የሁሉም ያዘዙት የሁሉም ነው። ቅዳሜ ዕለት አዎ። እና እ እያስተካከልን ነው ስላሉ ትንሽ ጠብቅ፣ ይገባል።
እሺ ዛሬ ግን እርግጠኛ ናቸው።
ይገባል። አዎ ትናንት weekend ቅዳሜ ስለነበር ነው። እሁድ እሑድ ስለነበረ አ?
አዎ አዎ እ- እ- ይስተካከላል። ትንሽ ጠብቅ፣ አይቆይም ከዚህ በላይ።
እሺ።
እሺ እናመሰግናለን። እሺ